ጤና ይስጥልኝ ከአዳማ አስራ ሶስት ነበር እንደሆነ የስፖርት ትኬት ነበር እና ያለቀቀም እንድታይልኝ ነበር።
ምን አልሽኝ?
የስፖርት ትኬት እሺ
ካሸር ኮዱን ልንገርሽ።
አዎ አዎ።
ልለቁልኝ እሺ እሺ እሺ።
አስር አንዴ እሺ። አስር ስልሳ ስምንት ስልሳ ስምንት ሀያ ሁለት ሀያ ሁለት አስራ ሰባት
አንድ void አለው፣ አንድ ሶስት አለው እና ደግሞ ያላለቀ ጨዋታ አለው።
okay ያላለቀ ጨዋታ አለው።
አዎ አዎ። update ተደርገዋል ማየት ትችላለች።
እሺ postponed ም የሆነ ጨዋታ አለው።
ኦኬ አንድ ሁለት ሶስት አራት አራት ጨዋታ አራት ጨዋታ ነው።
የትላንት ነው። postponed ነው። አዎ። check አድርጊያቸው። እሺ update ተደርጓል።
እሺ እሺ እሺ እሺ እሺ።